hello hello ጤና ይስጥልኝ አኳባ አዎ እሺ ከ BeU ነበር የምደውለው በ order ነበር ሰማንያ ስምንት ሰላሳ ዜሮ ስምንት የተቀበላችሁትን order driver አልሰጥም አሉኝ እያለ ነው አዎ ከዚህ በፊትም ለዮሐንስ ነግሬያለሁ እሱ አትርፉት ማለት ባለፈው በተለይ ዛሬ አራተኛው ምናምን እየተጣላ እየተሳደበ ነው የሚሄደው እና ለእሱ አትላከው ብዬ ነግሬው ነበረ ከዚህ በፊትም ስለዚህ ሌላ driver እዚሁ አካባቢ ያለ ወይ ሌላ barbecue cheese order አለ ለእሱ ማስተላለፍ የምትችሉት ከሆነ እሱ ይዞት መሄድ ይችላል
ለማን አልሽኝ
ሌላ order ስላላችሁ እኛ ጋር አሁን barbecue cheese order አለ የ BeU order ማለት ነው ስለዚህ ለእሱ ማስተላለፍ የሚችል ከሆነ እሱ ይዞት መሄድ ይችላል
OK unless ለዛው customer ነው
አይ አይደለም አይ ሌላ driver ሲመጣ ወይ ሌላ driver ላኩ በሱ order የሚወስድ ለዮሐንስ ደውዬ ነግሬያለሁ order ቁጥሩን ነግሬው ሌላ driver ላኩ ብዬዋለሁ
እሺ እሺ እሺ እሺ